ጤና ይስጥልኝ ሁሉ ስፖርት ነው ምን ልርዳው? ሄሎ
ሄሎ ሁሉ ስፖርት ነው ምን ልርዳው?
ሰላም ነው ተጠቀመው ነበር እና ሁሉ ስፖርት አሁን ግን መስራት እምቢ አለኝ።
መብራት እምቢ አለኝ
መስራት እየሰራልኝ አይደለም።
ማለት ምንድን ነው የሚሉት?
Invalid token
Network ሊሆን ስለሚችል screenshot ማን ነው ስልኮትን login log off አድርገው ወይም ደግሞ
አርጋለሁ ስንቴ ብዙ ጊዜ ሞክሬዋለሁ ግን login log off አደረጉ አካውንቶትን ወጥተው ገቡ ከአካውንቶት
አይ እሱ በቃ እንትን ነው active ነው
እኮ እሱን login log off መጀመሪያ log out ብለው ከዛ login ይበሉ እንደ አዲስ
Okay ነው እሺ ሞክሩት እንደዛ እሺ እሺ